hello hello አቤት አሁን
አቤት ወይ
እሺ ከ We Plus Solution ድርጅት ነበር የምደውልሎት። ድርጅቱ okay።
የ transportation አገልግሎት ተለቆ
አሁንም hello፣ እየተቆራረጠ ነው ይሰማል ድምጽ አሁን?
ወንድም። አዎ we- ይቆራረጣል። እሺ
እሺ ምን አልከኝ?
እሺ በቃ
መ- እየሰማሁ ነው አባት።
ከ We Plus Solution ድርጅት እሺ እሺ ድርጅት ለየት ያለ ነገር ለአሽከርካሪ ይዞ መጥቷል።
ኦኬ ያ ምንድን ነው? ከየ- ከእያንዳንዱ ቲፕ ላይ አስር ፐርሰንት የሚቆርጥ ሲሆን ለአሽከርካሪ መልሰን የምንቆጥ ይሆናል። ይህንንም ደግሞ ድርጅት ታደረግ ነው ካዶች ጥቅም ያገኙ ነው ብለን አዎ
እና እንግዲህ ስለዚህ ይህ ጋራ የሚቆሙበትና
ኦኬ ቅማዘን የመጣ ነው ኦኬ ሰዎች እሺ በቃ ምንም
ግን ችን እንዴት ያዩት?
አሪፍ ነው ገጥ ያለ የተለየ ነው ደስ ይላል ተመስጣ
እሺ ከወደዱትና ከያፍቁት ከሁላችሁም
እሺ እሱ